ነው። ጠፋ እኮ አንዴ ነገር ይቅርታ።
ችግር የለውም። ኧረ ዜሮ አንድ አስራ አንድ አ፣ አምስት አምስት አምስት ቆይ አንዴ ዜሮ አስራ አንድ አምስት ሀምሳ ስምንት
ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ዘጠና ዘጠኝ ስልሳ ስልሳ አንድ አንድ እና በዚሁ ደግሞ እንትን አሁን የኛው ማለት ነው እንትን ፕሮግራሙ ማን ነው የሚ- እንትን የሚልልኝ እዚህ
support ላይ እ በቃ በሰ- እዚህ አሁን በደወልክበት ደውልልን እናስተካክልላለን እነሱ ካሳወቁን በኋላ ማለት ነው።
እኮ እኔ- እኔ ራሴ እንትን ማለት እችላለሁ ወይስ ባለሙያ የምፈልገን ግድ አይደለ እዚህ ያ እዛ የሚያስተካክልልን ትፈልጋለህ። እኛ game ኡን ምናምን ያው እኛ እንጨምርልሃለን።
ይሄኛውም የ IT ምናምን እንትን ይችላል እንትን ይላል ምን የ IT ባለሙያ ይችሏቸው ይችሏል ፕሮግራሙ አዎ፣ ይችላል።
ከእነሱ ጋር ነው ማገናኛቸው እዚህ ባለሙያ አዎ፣ አዎ፣ ይችላል።
እሺ